አብራችሁ ነህ? ከቴሌብር ወደ ሀሪፍ ስፖርት ልኬ ነበረ። ቴሌብር አሁን ሳናገራቸው ሰማንያ ዘጠኝ አስራ አንድ ደውል አለችኝ።
አዎ ይሄ የተቆረጠበትን message ቴሌግራም ላይ ይልኩልናል።
እ?
የተቆረጠበትን message ቴሌግራም ላይ ይልኩልናል። እሱ ስልክ ቁጥር በዚህ ስልክ ነበረ እንትን ያልኩትኝ።
አዎ ስልክ ቁጥር ልስጦት፣ ሌላ ስልክ ቁጥር ልስጦት እና ቴሌግራም ላይ ያዋሩን ኦኬ እሺ።
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት ሰባ አዎ በቴሌግራም አዎ እናመሰግናለን።